ገናኝ ስለ ወደድኩሽ ግራ ገባኝ አይዞህ ፍቅርዬ ናለው ብልሽ ስላፈቀርኩሽ እንዴት ልርሳሽ ስላፈቀርኩሽ እንዴት ልርሳሽ አንቺ አኮራሹ አንቺ አኮራሹ አንቺ አኮራሹ ለልቤ ተስፋ የሰጠሽው አንቺ አኮራሽው እኔ ያተረኛ አይዞህ እያልሽው አንቺ አኮራሽው አጉል ጀምረሽ ላታዛልቂው ልቤን በተስፋ ያንቺ አኮራሽው እኔ አልከዳህም አይዞ ብለሽኝ ካንቺ ጋር ልኖር ተስፋ ነበረኝ ካንቺ ጋር ልኖር ተስፋ ነበረኝ አንቺ አኮራሽው አንቺ አኮራሽው ሆን አንቺ አኮራሽው ለልቤ ተስፋ የሰጠሽው ሆን አንቺ አኮራሽው እኔ ያንተ ነኝ አይዞህ እያልሽው ሆን አንቺ አኮራሽው አንቺ ስለሆንሽ አስጀመርሽኝ አቃተኝ መርሳት ተጨነኩኝ ከተለያየን አንቺ ጨክነሽ ከበቃሽ በቃኝ እኔም ልበልሽ ከበቃሽ በቃኝ እኔም ልበልሽ አንቺ አኮራሹ አንቺ አኮራሹ ሆን አንቺ አኮራሹ ለልቤ ተስፋ የሰጠሽው ሆን አንቺ አኮራሽው እኔ ያተነኝ አይዞህ እያልሽው ሆን አንቺ አኮራሽው እኔ አልከዳህም አይዞ ብለሽኝ ካንቺ ጋር ልኖር ተስፋ ነበረኝ አጉል ጀመረሽ ላታዛልቂው ልቤን በተስፋ አንቺ አኮራሽው ልቤን በተስፋ አንቺ አኮራሽው አንቺ አኮራሽው አንቺ አኮራሽው ሆን አንቺ አኮራሽው ለልቤ ተስፋ የሰጠሽው ሆን አንቺ አኮራሽው እኔ ያተነኝ አይዞህ እያልሽው ሆን አንቺ አኮራሽው አንቺ አኮራሽው አንቺ አኮራሽው ሆን አንቺ አኮራሽው ለልቤ ተስፋ የሰጠሽው ሆን አንቺ አኮራሽው እኔ ያተነኝ አይዞህ እያልሽው ሆን አንቺ አኮራሽው ሆን አንቺ አኮራሽው ሆን አንቺ አኮራሽው ሆን አንቺ አኮራሽው ሆናቻ ኮራሹ ሆናቻ ኮራሹ ሆናቻ ኮራሹ